ጤና ይስጥልኝ። አሪፍ ነኝ። ሳሙሬት ነኝ። ባኮ ምንድን ነው
አሁን እንትን ያደረኩልሽ አሁን ልኬ ደረሰሽ እንዴ? አሁን ልኬልሽ ነበር screenshot ኔሞ ቲ የሚል ነው።
እ
user ኔሞ ቲ በሚል ነው።
ታምራት አዎ፣ አዎ። አይ እንትን መቶ ብር አይደል?
አዎ፣ ሁለቴ ነው መቶ መቶ ብር።
የሌላኛውን መቶ ብር ግን አላኩልንም። አንድ መቶ ብር ብቻ ነው የላኩልን።
አዎ እኮ ደ- አንድ አይነት ስለሆነ ልላክልሽ እሱን አዎ ያስፈልገናል ደንበኛችን።
እሺ ላክልሽ መልስ